ሰላም ይስጥልኝ። አይነቴ
ሰላም ነው።
ሰላም
እንትን የጣሊያን September intake ነበር አይደል?
አዎ፣ አለ።
OK አለ። deadline ኡ መች ነበር የተባለው?
አይ ገና ነው። አሁን የሚጀመረው ራሱ December ላይ ነው ማለት እኛ ምዝገባ ጀምረናል፣ ግን application ለመስከረም ስለሆነ ጊዜ አለ።
OK ምን ምን እንደሚያካትቱ ነግሪኛለሽ? እንትኑ OK ለዲግሪ scholarship ኡ fully fund ነው።
ለማስተር ሲለው
OK scholarship ኡ fully funded ነው። tuition፣ accommodation እና pocket money cover ያደርጋል።
እሺ
ይህን ይመስላል። governmental scholarship ነው። ምንም grade limit የለውም። apply ስላደረግከው ታገኘዋለህ። እም፣ የሚያስፈልግህ document original ዲግሪ ከ original student copy፣ ሚዲየም ኦፍ